ሄሎ ጤና ይስጥልኝ ቻኮል ቻው። እሺ እኔ ነው እንትን ብዬ ነው ተቋርጦብኝ እኮ እያወራሁት ነበር። አሁን እሺ እሺ ወጪ ጠይቄ ነው እኮ ወደ- እምቢ አለኝ።
ወደ ምንድን ነው የጠየቁት ወደ- ወደ ቴሌብር ነው ወይስ CBE ወደ ቴሌ ብር ሲቪል የሲቪል ብር ስልክ ቁጥሮትን ይነግሩኛል እ?
ብር ነው CBE ነው ያሉት
እ- no ቴሌ ብር
ቴሌብር እሺ የቴሌብር አዎ።
ስልክ ቁጥር ዜሮ ዘጠኝ አስራ አንድ አስራ አንድ ሰላሳ ዘጠኝ
ሰላሳ ዘጠኝ ሰላሳ አምስት ዜሮ ሁለት
ሰላሳ አምስት ዜሮ ሁለት ከሁሉ ስፖርት ነው ነው ያሉት አዎ ከሁሉ ስፖርት ወደ ቴሌ ብር ገቢ ለወጪ ለማድረግ ፈልጌ እምቢ አለኝ።
በቻፓ ነው እምቢ ያለኝ ነው ወይስ ተቆርጧል ከ gaming wallet ዎ ላይ?
በእናንተ በቻፓ
ተቆርጧል already ከ gaming wallet ዎ ላይ
ኧረ ይሰራል ነ- ነበር ይሰራል። በፊት ብር ላላክበት ነበር ወደ እኔ ዞር አደርግ ነበር።
አለ ወይ አሁን ወ- ከሁሉ ስፖርት ወደኛ አልመጣም
እ?
ስለዚህ ከሁሉ ስፖርት ወደኛ ስላልመጣው ቪዲዮ ጠየቁ እነሱ ጋር ደግሞ upload ያስደርጉ እሺ
OK የነ- እነሱ ስልካቸው እኮ እምቢ አለኝ።
ሁሉ ስፖርቶች አዎ ስልክ ልስጦት አዎ አዎ
ዜሮ ዘጠኝ ሰባ ስምንት
እሱ- እሱ አለኝ እሱ ዝግ ነው ስለጭራሽ
በዚህ ነው እኛም ያለን ስለዚህ እነሱን contact ያድርጉ ወደኛ አልመጣም እሺ እሺ እሺ እሺ በጣም